ተነስተኛ ስቴ ረዲስ ነው ወኩም ልጅ
አብሮ ይስጥልኝ። ከፒክ ብር ላይ ወደ ቴሌብር ዝድሮ አድርጌ እሺ፣
ስክሪንሻት አድርግና ላክልኝ ተብዬ በአስራ ስምንት ላይ ልክ ያለው ከነሱ
እሺ። የቴሌግራም ስሞትን ይገሩ እንደመኛችን ያሬድ አለማነ።
ያሬድ ነው የሚለው።
አዎ
እሺ፣ ደርሶናል ደንበኛችን።
አልደመረልኝ።
እሺ፣ ለሚመለከተው ጋር አስተላልፈንኖታል። ጊዜ ስለሚወስድ ነው። ሲስተካከልሎት ደውለን እናሳውቆታለን።
ምን ያህል ጊዜ ነው የሚወስድ?
ሰዓትና ጊዜውን አናውቀውም። ደንበኛችን ባለሙያዎቹ ባሳወቁን ሰዓት ደውለን እናሳውቆታለን።
አየህ እሺ፣ መልካም ምሽት ይሁንልዎት።